የላከችልኝ ማለት ነው። አንቺ ይህ ደግሞ አለማንበብ
hello hello፣
hello
አቤት።
ጤና ይስጥልኝ። ሰላም ነው እንደ ሰር እግዚአብሔር ይመስገን።
አለን ከቴሌ ነበር የምደውልልህ።
እ?
ቴሌ
እሺ
እ፣ ቴሌ ብር ተመዝግበህ balance ግን ዜሮ ዜሮ balance ነው የሚለው እየሰራበት አይደለም።
ምን ቴሌብር ቆይቷል ከተመዘገብኩ ታስታውሻለሽ?
agent ኡን ነው ምልህ
እ agent እ እሱን ነው ምልህ እኮ የሆነ ሰዓት ተመዘገብኩና ሚስጥር ቁጥሩ ሲጠፋብኝ ድጋሚ ጠይቃቸው እኛ አድርጉን አንመጣም አሉ። ቀረ በቃ።
አይ ለምን ሚስጥር ቁጥሩን ንነገር ስምንት ዘጠና አራት ትደውልና እ ሚስጥር ቁጥሩን ይልኩልሃል። ከዛ short code ን ትነግራቸዋለህ። short code ን ጠፍቶብሃል ቆየ እኮ እንግዲህ ከነገርኳቸው ግፋ በትንሹ አንድ አመት ምናምን ያልኩታል።
እኮ እናስተካክልልካ።
ይቻላል።
በቃ የት አካባቢ ነው ያንተ?
መርካቶ የምሰራበት ቦታ መርካቶ።
መርካቶ ነው። እሺ አባ እሺ መልካም